መጣሁኝ በዝና ማየት ማመን ነው እያልሽ ወዲያ ወዲህ ፍቅር ጨዋታሽን አሳየኝ እንግዲህ በሀገርሽ በውብ ጨዋታሽ እንግዲህ አሳይኝ ታይ ጭፈራሽ እንደ ባህርሽ ልብ አስተናግኛ አዲስ ሀገሩ ከሰባለችኛ እንግዲህ ብዬ ሁሉም ካንቺ ልማር ከተቀራረቡ ሁሉ ቢለመዳል በፍቅሬ መጣ ወዳጅ መች ይከብዳል አገር አቋርጬ የመጣው ኪዳሽ አፈር ያለመለስ አስገብኝ ገቦዳሽ አንቺ ጀመርኝ እከተልሻለሁ የቀረውን ደግሞ እኔ አሳይሻለሁ አገር አቋርጬ የመጣው ኪዳሽ አፈር ያለመለስ አስገብኝ ገቦዳሽ አንቺ ጀመርኝ እከተልሻለሁ የቀረውን ደግሞ እኔ አሳይሻለሁ የተባለልሽ የተወራልሽ ሳገባታሽን እስቲ ነይልኝ የተባለልሽ የተወራልሽ መሰገዶሽን ዛሬ ነይልኝ መስተንግዶ ሲሉሽ ሰማሁና አገር አቋርጬ መጣሁኝ በዝና ማየት ማመን ነው እያልሽ ወዲያ ወዲህ ፍቅር ጨዋታሽን አሳየኝ እንግዲህ ለሀገርሽ በውብ ጨዋታሽ እንግዲህ አሳይኝ ታይ ጭፈራሽ እንደ ባህርሽ ልብ አስተናግኛ አዲስ ሀገሩ ከሰባለንጅኛ እንዳይለምደው አድርገሽ ዳግም ሰው ፍለጋ መንገደኛው ልቤ አስቀሪው አንቺው ጋር በአንዲት ቀን ትውውቅ ሰው ወዳጅ ያፈራል መውደድ መዋደዱ በዚያው ይጀመራል አገር አቋርጬ የመጣሁ እንግዳሽ አፈር ያለመለስ አስገቢኝ ከጓዳሽ አንቺ ጀምርልኝ እከተልሻለሁ የቀረውን ደግሞ እኔ አሳይሻለሁ አገር አቋርጬ የመጣሁ እንግዳሽ አፈር ያለመለስ አስገቢኝ ከጓዳሽ